ልከስክስ እስክትገናኙ እስክታየው ድረስ ሂድ ልቤ ተራመድ ባንጎሌ ተመራ አያግድህ ዳገት አይቅጣህ ተራራ የኑሮ ሰንሰለት አስሮ ከገተረህ አትነቃነቅም፣ እዚያው ትቀራለህ ብርሃን